ሄሎ ሄሎ፣ ወይ ወይ፣ ሰላም።
ወይ በቃ ምግብ ልትፈልግ ነው።
በቃ ካንስል አድርጉኝ። ቆየ እኮ ወጣሁ። እኔ ይታወቀኛል፣ ካንስል የሚያደርግ ገዝተናል።
ግን ፈርመበታል አይደለም?
ኧረ አልፈረም።
ፈርማ። አይ አይ ተይው፣ አይቻለሁ። በይው፣ እኔ ተይው፣ ቤተሰብ ነን ከአበሻ ጋር
አ- አልፈርምም ብዬሽ።
ፈርማለሁ።
ፈርምና አሳውቀኝ እሺ ጊዜ።
እሺ፣ ኧረ ያው ቶሎ ካንስል ታደርጉታላችሁ።
አዎ እኮ ካንስል ይሆናል። ተነግረን እኛ ተረጋግጠን